አቤት ጤና ይስጥልኝ ሁሉ ስፖርት ሁሉ ስፖርት ነው። ምንድን ነው ከቴሌ ብር ጋር የተያያዘ ማለት ሁሉ ስፖርት ኦንላይን ለመጫወት ወደ ቴሌ ብር ለማስገባት ለማውጣትም ተቸግረናል። አማራጭ choice አያመጣም። ምንድን ነው ችግሩ?
ለማስገባት ነው
ወደ ሁሉ ስፖርትም ለማስገባት ከሁሉ ስፖርትም ወደ ቴሌ ብር ደግሞ ያለውን ለማውጣትም withdrawal ም deposit ለማድረግ ነው።
አሁን እርስዎ deposit ማድረግ ፈልገው ነው withdraw ለማድረግ ፈልገው ነው?
ሁለቱንም።
እሺ technical ችግር ስላጋጠመን ነው እና ሁለቱም እሺ።
የተለያየ አማራጮች አላቸው። የትኛውን ነው የፈለጉት?
እሺ።
አሁን
አሁን ቆይ ለምሳሌ branch የሚባለው እዚህ አካባቢ ላይ ያለው ወኪሉን ነው
አይ ለማውጣት አሁን ለ withdraw ፈልግ ብር ለ withdraw
አዎ withdraw ለማድረግ ቤት branch branch payment ይከፍላሉ ላይ ገብተው ነው?
እኮ branch payment ማለት አካባቢ ላይ ያሉት ነው ወይስ እንዴት ነው?
አይ አይደለም። ምንድን ነው የፈለጉት? በአንደኛውን ይንገሩኝና አንደኛውን ላስረዳዎት። withdraw ልንገረው?
አዎ እሺ withdraw አዎ እሺ branch payment ላይ ገቡና
አዎ፣ ብሩን መጠኑን ካስገቡ በኋላ withdraw code ይልክሎታል።
እሺ ያ withdraw code
እሺ እና screenshot አድርገውና እንዲገባሎት የሚፈልጉትን ወይ የቴሌብር አዎ።
account ወይ ደግሞ የኢቲብር account ሙሉ ስሞትና ስልክ okay።
ቁጥር አድርገው አንድ ላይ እና ደግሞ የሁሉ ስፖርት account ስልክ ቁጥርና ስም አድርገው ከኮዱ ጋራ አዎ።
በቴሌግራም ይልኩልናል ማለት ነው። ከዛኛ withdraw okay።
እናደርግሎታለን ወደ አካውንቶት።
ነው።
አዎ
መልካም እሺ፣ በቃ አመሰግናለሁ።
እሺ መልካም ቀን።
እሺ፣ አሜን።